ንገሪሽ እትነማርያም Hello አቤት ከችፕችፕ ነበር የምንደውሎት እ አቮካዶ order አድርጌ መጣልኝ ብለው ነበር።
አይ እኛ እኛ ጋር አይደለም። ኧረ እኔ ጋር አይደለም። እኔ አስራ አምስት ቀን ነው ከእናንተ ጋር አስራ አምስት ቀን ሆነኝ ከወሰድኩ።
እሺ፣ ስለዚህ ምንም የቀረቡት ስልክ product በ- የም- አይ እኛ ጋር የለም። ሌላ ሌላ ጋር ደውል ውስጥ ያች አንደኛው አብዛኛው ግቢ ያለች አለች።
እዚህ እሷ የገባው ጋር ያው በእርሶ ስልክ ስለሆነ ነው complain ያቀረቡት ዛሬ።
ነው አይ አዎ፣ እንግዲህ ለዛ ልጆቹ ነው።
የሉም። የምታ- የምታውቀው ልጅ ደግሞ ቤት የለችም። እንግዲህ እኔ እናቷ ነኝ። እነሱ በቃ ወይ ይታወቁ ይሆናል።
እንድትደውልልን ያድርጉ።
እነግራለሁ። እሺ እሺ፣ ማግዬ እሺ፣ መልካም እነግራለሁ።
ምሽት።
እሺ